እባክህ ምንድን ነው?
የሆነ account ነበረኝ አሁን login ስለው ሊገባልኝ አልቻለም። OTP ሊገባልኝ አልቻለም።
OTP እሺ፣ አዎ OTP login ለማለት OTP ው አልገባልኝ ማለት አሁን OTP ይግባ ብ- መጀመሪያ የምሰጠው ቁጥር እና OTP ይግባ ስል ዘጠኝ አንድ ዘጠኝ ያጎላል። ሁለት Okay።
ሀምሳ አንድ ዘጠኝ ብሎ አይደለ ቁጥር የሚቀጥለው አዎ ከዛ ከቁጥሩን አስገብቼ OTP ይገባል ተልኳል ይለኛል። ከዛ ከታች የጻፈው ቁጥር ግን ሁለ- ሁለት ሀምሳ አንድ ብሎ ከዛ ቁጥሩ ነው የሚቀጥለው ዘጠኝን ይተዋታል። አስራ ዘጠኝ አስር ብሎ ነው የሚቀጥለው።
እሺ፣ check እናደርገዋለን።
እሺ ልላክ ልንገርሽ ቁጥሩን ወይ አይ ችግር የለውም እናደርገዋለን።
የደወልኩበት ስላልሆነ ነው።
አዎ አይ ገብቶኛል። የብዙ ሰው ስለሆነ አንድ ላይ የ network አችን check እያደረግን ነው።
ነው እንዴ? መልካም አዎ እሺ።